hello hello
hello hello hello
አቤት hello ምን እስካሁን ትደዋለች?
hello ጤና ይስጥልኝ አብሬ አይደለም Kingston Homes ነው የደወላችሁት?
እ Kingston Homes ነው የደወላችሁት?
አዎ አዎ እሺ ምን ነበረ?
እ የምሸጡትን የቤት አይነቶች እ በምን አይነት ምን አይነት እንደሆነ ለማወቅ ፈልጌ ነበር ምን አለ?